hello ጤና ይስጥልን ቤት ቤት
withdraw ብዬ ነበርማ።
እሺ
confirm ታደርጊያለሽ?
እሺ ቤት ቤት ቁጥሩን ንገሪኝ።
ዜሮ ዘጠኝ ሰማንያ ዘጠኝ
እሺ ዜሮ ዘጠኝ ሰማንያ ዘጠኝ ዘጠና ሁለት እሺ
ዘጠና ዘጠኝ ሀምሳ አንድ ፊራኦል ዋዶ ሰንበት
ስንት ብር ነው?
ዘጠና
ዘጠና ሺህ አርባ ሺህ እና ሀምሳ ሺህ ነው።
አ okay አሁን ቴሌግራም ላይ እያወራኸኝ ነበር አይደለ?
okay አንቺ ልሽ አዎ ቤቲ አዎ okay።
አዎ አዎ እያወራሁ እ- ነበር እና confirm ላረግልህ ስል ሶስት መቶ ሺህ ብር ነው ሁሉንም ነው withdraw ማድረግ የምፈልገው አልከኝ።
አ
እሺ ይሄኛውን confirm ላርግልህ ሰማንያ ዘጠኝ ዘጠና ሁለት ዘጠና ዘጠኝ ሀምሳ አንድ አይደለ?
አ እሺ
አንዴ ማዘዝ አልችልማ ገና ተራ በተራ ነው።
ሀምሳ ሀምሳ እያረክ ወይ አርባ አርባ እያረክ መውጣት ትችላለህ። ግን እሺ upgrade አልተደረገም። እሺ አሳውቅልህና እ፣ አሁን አሳውቅልሃለሁ። እሺ እሺ thank you ቤቲ እሺ ወደ በኋላ ትሞክረዋለህ።
ችግር የለውም በቃ እሺ ይሄኛውም ሰማንያ ዘጠኝ ዘጠና ሁለት ዘጠና ዘጠኝ ሀምሳ አንድ yes አ እሱንም confirm አድርጌልሃለሁ።
ቴንክ ዩ ቤቲ እሺ እሺ እሺ መልካም ቀን። እሺ መልካም ቀን ይሁንልሽ።
እሺ እሺ